ሄሎ ሄሎ አቤት፣ ደህና ስልን?
ጤና ይስጥልን ቤት ቤት አዎ፣ አልደረሰኝም እስካሁን ብሩ።
ምን ነበር?
ቀደም ይደርሃል ብለው የነበረው ምንም እስካሁን ቆየ።
ስንት ብር ነው?
አምስት መቶ ብር ነው።
እስኪ ቤት ቤት ቁጥር ንገረኝ። ሊያው
አዎ፣ ዜሮ ዘጠኝ ሀምሳ ሰባት ሀምሳ ሰባት ዜሮ ዘጠኝ ሀምሳ ሰባት እሺ ዜሮ ስድስት ዜሮ ስድስት ሀያ አንድ አስራ ሰባት በ account ኤ በንግድ ባንክ account transfer አድርጌ ነበር። ምንም እስካሁን አልደረሰኝም። ግን ሁለት ሰዓት በኋላ ይደርሳል አሉኝ። ይኸው እስካሁን አልደረሰኝም።
መቼ ነው? ዘ- ዘጠኝ ብሎ የሚጀምረው ነው ዜሮ ዘጠኝ ብሎ የሚጀምረው?
አ- ዜሮ ዘጠኝ ብሎ የሚጀምረው
ትናንትን ዛሬ ነበር ያደረከው?
አዎ ዛሬ ያው ቅድም ወደ ሶስት ሰዓት ላይ ነው አራት ሰዓት ላይ ምናምን መስል አራት ሰዓት ከምናምን ላይ እሺ አዎ አልገባም። ለቻፓዎች ደውለህ ነበር እንዴ?
እ እ በቻፓ ነው ያደረከው አይደል?
አዎ አዎ አዎ የቻፓን ቁጥር ልስጥህና ደውለህ ጠይቃቸው።
እሺ ስም ንገሪኝ እሺ ግን እሺ ቁጥራችን ዜሮ ዘጠኝ ስልሳ ቆይ እሺ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዘጠኝ ቆይ ዜሮ ዘጠኝ ስልሳ እሺ ቆይ ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ እሺ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት በእነሱ አዎ።
ደውል ባልደውል አዎ እሺ እነሱ ያገቡላል። እሺ እሺ